Akkam jirtu Eloviza Lidiyaadha. Maal odeeffannoo mala akkamii isinitti himu? Hello?
Hello ጤና ይስጥልን።
ጤና ይስጥልን።
የ e-visa ስልክ የ immigration e-visa የምከታተል ሰዎች ቁጥር ማግኘት ይችላለሁ?
የኢቪዛ አዎ ኢቪዛ ኢሚግሬሽን ኢቪዛ ማለት online visa application የሚሞላበት እሺ፣ እዚህ የኢትዮጵያ ኢሚግሬሽን ቢሮ የሚመለከተው ክፍል ቁጥር
እሺ። እኮ የየት ሀገር ነው እርሶ እኔ application?
እዚሁ እዚሁ ኢትዮጵያ እዚሁ ኢትዮጵያ ነኝ። ከውጭ ሰው invite ለማድረግ አዎ
ቪዛ ላይ የሆነ የሆነ requirement ጠይቆኝ እሱ ለእሱ clarification ፈልጌ ነው ወደ ምን ላይ ነው?
immigration immigration immigration የ immigration e-visa የሚመለከት ክፍል ቁጥር ካገኘሽልኝ።
Okay። የ airline የ immigration ስልክ ልስጦት አዎ ሰማንያ አንድ ሰላሳ ሶስት ላይ ደውሉ።
ሰማንያ አንድ ሰላሳ ሶስት እሺ እሺ
ተጨማሪ ጥያቄ ያሉት?
ሰማንያ አንድ ሰላሳ ሶስት አዎ የኢሚግሬሽን ስልክ ነው። እነሱ መጠየቅ ይችላሉ።
እሺ እንዳይጠፋብኝ ይላል። እሺ